ቤት ልርዳው
ማለት እኔ ብር ብር ልኬ ነበር አልገባልኝም።
በስልክ ቁጥር ነው አይደለም ዜሮ አስራ አንድ ዜሮ ዘጠኝ አስራ አንድ
ሀያ ዘጠኝ እሺ
ሰላሳ ሰባት አስራ ስድስት ሰላሳ ሰባት አስራ ስድስት እ ስንት ብር ነው?
አስር ሺህ የመቼ ነው?
አሁን እሺ አንዴ መስመር ላይ ጠብቁኝ። ገብቶሎታል እኮ ወደ ዜሮ ዘጠኝ አስራ አንድ ሀያ ዘጠኝ ሰላሳ ሰባት አስራ ስድስት ወደዚህ ስልክ ቁጥር ገብቷል።
አዎ check ያድርጉት አሁን ወይ። እሺ መልካም ቀን።